ጤና ይስጥልኝ።
እንትንማ እዚህ ጋር በዚህ ስልክ ቅሬታ አቅርበ ነበር።
ዛሬ ዛሬ ነው አረ ዛሬ ሁለት ቀን ነው ሶስት ዛሬ አራተኛ ቀን ምናምን ነው። አሁንም ምንም እንትን የለም። ዛሬ መጥቶ ሰራው ብሎ ሄዳ ድጋሚ አይሰራም። ምንም አገልግሎት አይሰጥም።
okay፣ ዛሬ ዛሬ ተሰማት ነበር።
እሱም መጥቶ ነበረ። ምንም አገልግሎት የሚሰጥ ነገር የለም። እስካሁን ያው ነው፣ እንደዛው ነው፣ እንደነበረ ነው።
አልሞከሩም።
አልሞከሩትም ነበር። እሱ ከቤት የምት ሞከረን እኮ ሞከረን፣ ስንሞክረው ምንም እንትን የሚባል ነገር የለም። ስራ ፈተን ነው ያለ ነው።
የቤቱ ችግር የቤት ማን ይባላል?
አጋባር ነው።
አካባቢ።
አቅራባረና
እሺ፣ ምንድን ነው?
እስኪ ምንድን ነበር ነው ማሽኑ ተበላሽቶ ነበረ በረዶ አይዝም ብሎ አሁንም መጥቶ ያው ነው። ጠዋት እንትን ወደ አስር ሰዓት ማ መጥቶ አስተካከልኩት ብሎ ሄደ እንደገና እንደነበረ ነው። ያው ነው ምንም እንትን የለም።
አረፋ ነበረ የምትበት አዎ፣ አረፋ።
አረፋ ሁለት ቆ አረፋ ብቻ ነው የሚወርደው።
እሺ፣ ይህን ማለት ሲመጠጥ
እሺ ሌላም ቦታ ሌላም ወረቀት እንደቀመጥ ሌላማ የ- ምንም ነገር የለም። አሁን አብ- ይሄ ቢስተካከል ነበረ።
እሺ፣ ደግሞ እስኪ ደግሞ እነሱ መጥቶ በድጋሚ ምንድን ያደርጉታል?
እሺ አሳውቁኝ ከቻልሽም። አዎ አሳውቅ አሳውቁኝ ተብ- እሺ ቻው።
ስለደረሰ ስለደረሰ ላይ ያለው ስለያለቅን አሳውቁኝ።
እሺ